ሄሎ
ሄሎ ሄሎ
አቤት ጤና ይስጥ ሰላም ጤና ይስጥልኝ።
text ደርሶኝ ነው የደወልኩሎት።
ስሜን እስቲ
የእንትን ክፍያ ስለከፈለው በዚህ ቁጥር አናግሩ ምናምን ሲል ከቴሌ ናችሁ እንዴ?
ቴሌ አይደለም ኢትዮ ቴሌኮ ኢትዮ ቺክን።
አሀ ከኢትዮ ቺክን ነው።
አዎ አ፣ እስ- እስ- እስ-
ከኢትዮ ቺክን ነው ይመጣልህ።
አ- አይ እኔም ቅርብ ጊዜ እንዲ- ኢትዮ ቺክን ስራ ልጀምር ፈልጌ አራት መቶ ጫጩት ምን አዝዤ ነበርና
አዎ አም፣ message ደርሶኝ ነው እኔ የደወልኩት ከቴሌ መስሎኝ።
በትክክል አዎ። እ፣ ገ- ገንዘብ ከፍለዋል አይደለ?
አ
ስለዚህ እሱ ነው text ኡ ከኢትዮ ቺክን ነው ይመጣልህ።
አሀ፣ እሺ እሺ፣ አመሰግናለሁ። እሺ አዎ እሺ መልካም እሺ፣ መልካም